ሄሎ ትኬት እንትን ለማስፈረም ልኬ ነበር።
እ እ ምን አልከኝ?
ትኬት ለማስፈረም ልኬ ነበር አልተላከልኝም።
እ ቴሌግራም ላይ ላክልህ?
አዎ እስኪ አንዴ cashier ኮዱን ትነግረኛለህ?
እ cashier ኮዷን ንገረኝ እስኪ አንዴ።
የቴሌግራም እንትኑን ልንገርሽ አዎ፣ አቢቾ ነው የሚሉት አቢቾ ማን ማን?
አቢቾ
አብቾ አዎ አብቾ ከድር ነው።
አዎ
ታርሞልሃል እኮ lost ነው ብለውሃል። ያው ትኬት ነው ሶስት ትኬት ነው አራት ትኬት ነው የላከው።
አዎ ታርሞልሃል lost ማለት ቦነስ ያለውም አለ እም የመጨረሻው lost ነው መቶ ሀያ አርባ እና ሀያ ብር ቦነስ አስቀምጦልሃል ገብቶልሃል አልገባም።
ገብቶልሃል እስኪ check አድርገው አሁን check አላረክም እኮ አስር አ ከአስር ሰዓት በፊት ነው check ያረከው ቴሌግራምህን
ቴሌግራም መች ማታ ዳር የለም ብሩ ታዲያ አልገባልኝም ነው። ያው ምንም የትኛው ነው ያልገባልህ?
እ የትኛው ነው ያልገባልህ?
የትኛውም ብር ገባልኝ እየነካካኸው ነው አትነካካው ስልኩን በጆሮ
እ
አንዴ አትነካካውና እ
ግባና እስኪ check አድርገው account history ህን ገብቶልሃል እሺ እሺ check ላድርግ
እሺ